hello ሄሎ፣ ሰላም ነው?
ሰላም
ሄሎ፣ ይሰማል?
ይሰማል ይሰማል። አዎ።
እሺ፣ ምን እንርዳው?
እንትን ነው ብር withdraw ለማድረግ አድርጌ አ ትላንት ነበር withdraw እንትን ያልኩት። ከዛ ዛሬ መለሰልኝ። አላወጣውም ነበር ትላንት ማታ አድርጌው። ከዛ ዛሬ ደግሞ ወደ ባንክ ሳወጣው አሁንም አ እየሰራልኝ አይደለም። cancel ማድረግ አይቻልም?
ስንት ብር ነው?
ሁለት ሺህ ሁለት መቶ
በዚህ ቁጥር ነው?
አዎ
እሺ፣ check ላድርግ። ትንሽ ነው እንደዚህ
check ላድርግልህ check ላድርግልህ እንትን ለውጥበት አቶ በ- ከትላንት ወዲያ ሌሊት ቤተ ክርስቲያን እንሄዳለን ብሎ ደወላለኝ። ተነስ እንሂድ ምናምን ብሎ ስምንት ሰዓት ነው። ከዛ ራሱ ቀርቶ እኔ ብቻዬን አረ ገንዘቤን በሉ እኔ ምን አውቃለሁ ምን አውቃለሁ እኔ ዘ- hello፣
አቤት እሺ፣ ሪፖርት አድርጌልዎታል። እሺ፣ processing status ላይ ስለሆነ ለቻፓ ሪፖርት አድርጌልዎታል።
okay እ፣ እንዲመልሱልኝ ነው ወይስ
እው- እንዲገባ
እሺ፣ ወደ አንድ ሺ አርባ አንድ ስልሳ ሰባት ሀምሳ ሰባት ዘጠኝ ሰማንያ ስምንት አይደል?
አንድ ሺህ አርባ አንድ ስልሳ ሰባት ሀምሳ ሰባት ዘጠኝ ሰማንያ ስምንት አዎ አ ወደዛ እንዲገባ እሺ፣ ይገባልዎታል።